ሄሎ ሄሎ፣ ሰላም ነኝ።
ደህና ዋልሽ? ሰላም አለ
ስልሳ ሶስት አስራ ሁለት ስልሳ ሶስት አስራ ሁለት ምን ነበረ?
የሞተረኛ order ነው። እኔ ጋር ስድስት ከምናምን የሚያሳየው ኪሎ ሜትር እሺ፣ ስንት ብር ነው እያሰበልህ ያለው?
ሰባ አምስት ብር okay፣ እሺ፣ check ላድርግልህ። ከየት ከየት ተነስቶ ወዴት ነው?
ከኢንዲያን ስፔስ ሂልተን ሆቴል
okay፣ ሂልተን ካሳንቺስ ካዛንቺስ ማለት ነው። ካዛንቺስ ነው አለ እንዴ?
ሂልተን ሆቴል። አረ ካሳንቺስ አይደለም፣ ይቅርታ ተሳስቼ ነው።
በእንትን ወደ አንድነት አደባባይ ምናምን አካባቢ አዎ፣ እንደዛ ነው። አዎ፣ ትሰራዋለህ የሞተር ከሆነ አዎ፣ እሰራዋለሁ። delivery ውን ብቻ አስተካክሉልኝ።
እስቲ ቆይ፣ ስልሳ ሶስት ሰባ ነው ስልሳ ሶስት ስልሳ
ስልሳ ሶስት አስራ ሁለት ስልሳ ሶስት አስራ ሁለት
okay፣ አስራ ሁለት ነው እንዳልከኝ።
አዎ ስልሳ ሶስት አስራ ሁለት አዎ check አድርግልሃለሁ። እሺ አባ